ሰላም ነው። ሄሎ አቤት አቤት። ቴሌ ብር ተጠቃሚ ነበርኩ።
እሺ
ሁሉ ስፖርት ላይ ስጠቀም ነበረ። ሁሉ ስፖርት ላይ wallet ቀንሶብኝ፣ wallet ከቴሌ ብር ላይ ለመውሰድ ፈልጌ ሄሎ ካሽ ብቻ እያመጣ ቴሌ ብር የሚለውን አላመጣ አለኝ።